ጤና ይስጥልኝ አክስቴ ደህና ነኝ ማኮ ምን ልርዳው?
አሁን ደውዬ ነበር። ቴሌግራም ቁጥር ሰጥሽኝ ሰጠ ነው።
እሺ ያለ ልከውልናል screenshot ኡን
አይደለም ቴሌግራም ነምበሩ ልክ አይደለም። unregistered ይላል።
እሺ ልንገሮት እስቲ ድጋሜ ዜሮ ዘጠኝ ዘጠና ቆይ እኔ ልንገርሽ እና ልክ ከሆነ እሺ ዜሮ ዘጠኝ ዘጠና
እ፣ ዘጠና ሁለት ድምያት ዘጠና ሁለት ነው።
ዜሮ ዘጠኝ ዘጠና ሁለት ሆነ አዎ ከዛ በኋላ ያለውን እስቲ ንገሩኝ።
ዜሮ ዘጠኝ ዘጠና ሁለት አስራ ሶስት እሺ ዜሮ አንድ እሺ ሀምሳ አምስት አዎ ሌላው ልክ ነው። ዘጠና ሁለት ያልኩት የመጀመሪያውን ቁጥር። እሺ ድምያችን ሌላ ምረዳውት ነገር አለ? እሺ ስለደወልን አመሰግናለን። መልካም ቀን።
okay